the vehicle.
My account number.
Hello Hello፣ ወይ እሺ በየትኛው ስልክ ቁጥር ነበረ ወጪ ያደረጉት?
ዜሮ ዘጠኝ አስራ ስምንት ስልሳ ሁለት ዜሮ ሁለት ዜሮ ሁለት ዜሮ ሁለት ስድስት ሺህ ብር
አዎ በቃ confirm አድርገንለታል።
እሺ እሺ እሺ ስለደወሉ እናመሰግናለን። መልካም መልካም እሺ